hello
ቤት ሰላም ነው?
ሁሉ ስፖርት ነው። እባክዎ የምንረዳዎት?
deposit እና withdraw ቴሌብር ምናምን ለምንድን ነው አይሰራው?
አዎ
አይሰራም እንዴ? deposit እና አዎ፣ withdraw technical ችግር እያጋ- ስላጋጠመን እየሰራ አይደለም፣ ግን በ manually እያስገባን ስለሆነ ማስገባት ነው ማስወጣት ነው የፈለጉት።
ማስገባት
እሺ እንደዛ ከሆነ የቴሌብር እ፣ የምንጠቀምበትን ስልክ ሰጡትና በዛ ስልክ deposit ያደረጉና እኛ ደግሞ ወደ አካውንቱ deposit እናደርግሎታለን።
okay፣ ወደ እናንተ ነው deposit የሚያደርገው እኔ?
አዎ
okay፣ እሺ ላኩልኝ።
ስጦት ስልኩን
አዎ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ አምስት አስራ ዘጠኝ
አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት ስሙ ስም ስሙ ፍትህ አምላክ ማርዬ
okay፣ ችግር የለውም አይሰራ አለ
እ
ብልክ ችግር የለውም በዛ ይገባል። withdraw ም ይሰራል ችግር ጠቅስ ነው ወይ withdraw በሱ አይደለም። withdraw ሲያደርጉ ደግሞ ሌላ ስለሆነ መጀመሪያ ይሄን ይጨርሱ። በዚህ ስልክ deposit ካደረጉ በኋላ screenshot ያደርጋሉ። screenshot ካደረጉ በኋላ የስም- ሙሉ ስሞትን የሁሉ ስፖርት የሚጠቀሙበትን ስልክ ቁጥር አድርገው ቴሌግራማችን የእኛ ቴሌግራም ላይ ይላኩልን።
በዚህ ነው ወይ በዛ በ- በሁሉ ማለት ነው በዛኛው በሁሉ ተ- ያውቁታል
አውቀዋለሁ። አዎ በእንትን ላይ attach የተደረገውን ከሁሉ ጋር እ attach የተደረገው አለ ከሁሉ ከሎ ጥያቄ ምልክቷ ጋር ያለችው ማለት ናት።
አኮ አዎ አዎ ወደ እሱ account እንትን ይሉና እ፣ ያስተላል- እ፣ ይሄን ያስተላለፉትን screenshot ኡን ሁሉ ስፖርት account ስልኮትን ስሞትን አድርገው ይላኩልን። እዛ ላይ ሲስተካከል ደግሞ እዛው ላይ ቴሌግራም ላይ እናሳውቆታለን።
okay